እኔ ስለራሴ ህይወት የምጽፍበት መ-
ሄሎ ሄሎ እንዴት ይሰማል?
ጤና ይስጥልኝ። ይሰማል።
አብሮሽ ቀን ሰላም።
እ፣ አንድ ቅድም እ፣ ከሁሉ ስፖርት ስራ ልትሰራ ግን አስቸግሮን ነበር። ወደ አሪፍ ፔጅ እሺ
እ፣ ቴሌግራም ላይ ልከን ነበር ስክሪንሾቱን።
አሁን ልከውልናል።
አዎ አሁን ልከናል።
እሺ ማን በሚል ስም ነው የላኩት? ደንበኛችን።
እሺ አመሰግናለሁ።
እሺ ይሰማውታል?
እ፣ ይሰማውታል? ማሩ ከድር በሚል ነው የላኩልን።
አዎ፣ ማሩ ከድር አዎ።
እሺ ደንበኛችን የላኩት ደርሶናል። ባለሙያዎች ያስተካክሉታል።
እሺ አመሰግናለሁ።
እሺ መልካም እሺ እሺ ለሁላችሁ